ሚካኤል ኢሉሚናቲ ገባ። ሄሎ
ሄሎ ሄሎ፣ አቤት፣
አሁን ቴሌግራም ላይ ላክ ብሎኝ እኮ ልኬ ነበር።
ምን ነበረ?
withdraw ለማድረግ ብር ለማውጣት ፈልጌ ነበር እሺ እና እምቢ አለኝ። ከዛ አሁን ቴሌግራም ላይ ፎቶ ላክልኝ ብሎኝ ነበር ልኬያለሁም
እሺ። ቴሌግራም ላይ ስምህ ማን ነው?
እ ቴሌግራም ላይ ስምህ ማን ነው?
በያን በያን
በያን ሄሎ።
አ- አቤት አቤት
አሁን ነው የላክልን?
አ- አሁን አሁን
እስቲ spelling ህን ንገረኝ።
እ spelling ኡን ንገረኝ።
ቢ
ቢ ቢ ኤ
ቢ ኤ ቢ ኤ በያን ነው በያን
በያን
B Y A A N በያን
ዜሮ ዘጠኝ ዜሮ ሶስት በሚለው ነው የላከው። እያገኘሁት አይደለም
ዜሮ ዘጠኝ ዜሮ አንድ ነው አይደለም። ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት በሚል የቤት ቤት ቁጥር ነው የላከው።
ኧረ አይደለም አሁን በሞባይል ስልክ ቁጥር አሁን በዜሮ ዘጠኝ ዜሮ አንድ ቤት ነው
አይደለም ወደ እኛ የቤት ቤት ቁጥር የላከው በምንድን ነው?
እኮ በቴሌ አ- የላኩበት አዎ የተላከበት ቁጥሩ የቴሌግራም ዜሮ አንድ ነው የሚለው አንተ ወደዛ የላክበት እም። በቤስት ቤት ነው
እ
በቤስት ቤት ነው የተላከው እና በያን በሚለው ሄድሽ በያን እና ቴ- በቴሌግራም አሁን መላክ በእናንተ ትችላለህ እንዴ?
እ?
አሁን ሀይ ብለህ መላክ ትችላለህ? ቼክ እንዳረገ አሁን አሁን በእናንተ ቴ- ቴሌግራም አዎ ሀይ ብለህ ላክልኝ እና እሺ ፊት ላይ ሀይ ብለህ በእነሱ ቴሌግራም ላክ ሀይ ብለህ ላክ አልገ- ሌላ ነው የገባው